ጤና ይስጥልኝ ብሉ ስፖርት ነው ባኮ የምንለዳው
ብሩን ላስገባ ብዬ ቴሌ ብሩ የለም። እንዴት ነው እሱ?
አዎ ትንሽ ቴክኒካል የሆነ ችግር አጋጥሞን ነው።
እ
እ፣ ሌላ አማራጭ ስላለ አሁን በምነግሮት አማራጭ ማስገባት ይችላሉ።
ሁለቱ ብቻ ነው ያለው። እንትኑ ይሄ ምንድን ነው? ሊሆንና
ምን አሉ?
አክሜኒት ማን ማን ሊሆን የሆነ ሊሆንና የሆነ ሁለት ብቻ ነው አለ።
አዎ አሁን በምነግሮት አማራጭ ማስገባት ይችላሉ። ደንበኛችን እሺ፣ ቁጥር የያዙና እሺ።
አሁን ወደ እ።
ምነግሮት ቁጥር deposit ያደረጉና screenshot አድርገው በቴሌግራም ይልኩልናል።
እሺ፣ እሺ፣ እሺ የቴሌ ብር ቁጥር ያዙ። ሁለት ቁጥር ነው የምነግሮት፣ የቴሌግራም እና የቴሌ ብር እሺ።
ልንገሮት። የቴሌ ብሩን አ አ ዜሮ ዘጠኝ ሰላሳ ሁለት
ዘጠኝ ሰላሳ ሁለት ሰላሳ አምስት ሰላሳ አምስት አስራ ዘጠኝ አስራ ዘጠኝ ስልሳ ስድስት ስልሳ ስድስት ፍትህ አምላክ ማርዬ
ፊት አምላክ እሺ ፍትህ አምላክ ማርዬ ብለው ይሄ የቴሌ ብር ነው። ከዛ ወደዚህ ቴሌብር deposit ያደረጉበትን እ screenshot አድርገው በቴሌግራም ይልኩልናል።
እሺ የቴሌግራም ቁጥር ደግሞ ያዙ የቴ- የቴሌግራም እሺ ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ አዎ ቴሌግራም ላይ ይላኩልን እና ሙሉ ስሞትንና ሁሉ ስፖርት የሚጠቀሙበትንም ቁጥር ይላኩልን።
እሺ እሺ እሺ እሺ እሺ እሺ አመሰግናለሁ።
እሺ